ጤና ይስጥልኝ።
Hello
ቢጃ ኢትዮጵያን የምደውልልዎት ይሰማዎታል?
አቤት አቤት።
ቃና ሆቴል ኖት አይደለ?
አዎ አዲስ የቢጃ የመለያ ቁጥር የያዘ ትኬት text ልከን ነበር። ደርሶታል? በዚህ ሰሞን?
በዚህ ስል አዎ ደርሶታል።
አይ አልደረሰኝም።
እሺ አሁን የያዙት ልንገሮት።
ቁጥሩን አዎ ሀምሳ ቴ- አንድ text አድርግልኝ። እ- እ- እ- አስራ አንድ አይደለም ሀምሳ አንድ
ስልሳ አንድ
ይቅርታ ሀምሳ አንድ ነው ያልኩት።
ሀምሳ አንድ እሺ ሰላሳ አምስት
ሀምሳ አንድ ሰላሳ አምስት ዜሮ አምስት
ዜሮ አምስት
ሀያ ስድስት
ሀያ ስድስት ግን ማለት ነው እስክሪቶ አለሽ? ቆይ አንዴ ቆይ አንዴ ይሄ ልጣ- የ- እሺ
Hello hello
ሰላም እ፣ አይ ችግር የለም። እ፣ ንገሪኝ አሁን ሀምሳ አንድ ሰላሳ አምስት
አ- ሀምሳ አንድ ሀምሳ አንድ ሰላሳ አምስት እ፣ ዜሮ አምስት ሀያ ስድስት
ዜሮ አምስት ሀያ ስድስት አዎ
እሺ ይሄ የደንበኝነት የመለያ ቁጥሮት ስለሆነ ያዙት። መልካም የደንበኝነት የመለያ ቁጥር አሜን አዎ።
አሜን